Hoppalarp. ላም አንዱ አጭም አንዱ ሰጂ ቶክ ምን
ሄሎ አርሚ እንዴት ነሽ?
እግዚአብሔር ይመስገን ሰላም ደህና ነው ነሽ?
አለን አለሁልሽ።
አለን መሆንሽ ነው። በዚህ የቀረ በዚህ የቀረሽው ደግሞ መሆንሽ ነው።
ንብረት ክፍል ዛሬ አልገባችም ለዛ ነው ትናንት ደግሞ እቃ በጣም በዝቶባት ስታስረክብ ነበረ
እሺ ይኸውልሽ፣ እና ለዛ ነገ እመጣለሁ አይ እንደዚህ አድርጌ እንግዳስ ሁለት የምትመላለሽ እ
ሐሙስ ጠዋት ሁለት ተኩል ላይ ነይ አንቺ። ከዛ ንብረት ደግሞ ያው አራት ሰዓት ወይ እንደ በተመቸው ሰዓት ይምጣና እ አንቺ orientation ሁለት ተኩል ላይ ይሰጣል።
እሺ አጠቃቀሙ ተመረክ ደብዳቤውና አንድ ኮምፒውተርና አንድ ጎታ ስልክ በሚል ደብዳቤ ይዛ
እሺ ሐሙስ አደረግኩ።
ጠዋት እንዳትቀሪ።
እሺ። ሐሙስ ጠዋት እሺ አ- አ- ስለዚህ ሐሙስ አንድነቱን መውሰድ ይሻላል አ፣ እንደዚያ ሁኑ ብዬ ነው ከምትመላለሱ።
አይ ይሻላል እውነትህን ነው እሺ እሺ እሺ ተው።